ጠነስም አሊባባ
ባንክ ያለበት ጠነስንም አሊባባ
ሄሎ አይሰማም ይሰማል። አባት ምን ጠጣሁት?
እንትን ልኬ ነበር። አብዛኛው ብር ባንክ ያለበት እሺ ምን አለ
አዊ እንደዛ ይናል ምልሽ ባንክ አብዛኛው የምናያይዘው ነው እንጂ ምናምን
ትንሽ ካሽ ከፍዬ ብዙ ብሩ ያው ስንት ከፍለው ለምሳሌ
እስከ አራት መቶ ሺህ ብር እስከ ሶስት መቶ ሺህ ብር ምን መኪና ፈልገው ነው እና ቤተሰብ ነገር እንትን ቤተሰብ ምናምን ምን ራይድ የሚሆን ነገር ለራይድ የሚሆን ነገር እንደዛ አንድ በእንደዛ ብር የለንም። ቢያንስ ስድስት ቢከፍሉ ጆታይ ወይም አምስት ሀያ እንሰጡት ነበር።
ስድስት ብር ከፍል ስንት ምን አለ አዎ ሊፋን ወይም ጆታይ ሊፋን ወይ ጆታይ ራይድ